ጤና ይስጥልኝ።
hello
ኢክራም ከ We Plus Solution ነው የምደውለው።
እ ከ We Plus Solution ነው የምደውለው።
okay
application አችን ላይ ተመዝግበው ነበር እና እም፣ እ፣ በአሽከርካሪነት ነው ወይስ challenge ኡን አይተው ለመቀላቀል ነው?
challenge ኡን አይቼ ለመቀላቀል ነበር።
እሺ እ፣ እሱን ለመቀላቀል አሁን ላይ የተመዘገብሽው አሽከርካሪዎች የሚመዘገቡት ላይ ነው okay እና እ፣ መመዝገብ ያለብሽ We Plus Solution user በሚለው ነው።
okay application Play Store እና App Store ላይ ማግኘት ይችላሉ። We Plus Solution user እ፣ ብለው search ቢያደርጉ ያገኙታል እና አሸናፊ የሚያደርጉትን referral code ያገኛሉ። እ፣ application አችን ላይ በተጨማሪም አርባ አራት በላይ የሚሆኑ አገልግሎቶች እና ትራንስፖርት መጠቀም ይችላሉ።
thank you እሺ አመሰግናለሁ። መልካም ቀን።
ላንቺ